Auction ኢትዮጵያ ማንኛውም ንብረት አጫርተው የሚሸጡበት እንዲሁም ተጫርተው የሚገዙበት የ online platform ነው። ለጨረታ የወጡ የተለያዩ ንብረቶችን ወይም ዕቃዎችን ባሉበት ሆነው በቀላሉ መጫረት ይችላሉ። ለዚህም የ Auction ኢትዮጵያን መተግበሪያ ከ App Store እና ከ Google Play በማውረድ ጊዜዎትን እና ጉልበቶትን ሳያባክኑ በቀላሉ መጫረት ይችላሉ። በተጨማሪም www auction dot et ላይ በመግባት መጫረት ይችላሉ። ንብረቶን በ Auction ኢትዮጵያ አጫርተው ለመሸጥም ሆነ ተጫርተው ለመግዛት የሚያስፈልጉ ሂደቶችን ለማወቅ ድረገጻችንን ይጎብኙ። በተጨማሪም በተለያዩ ማህበራዊ ሚዲያዎች Auction ኢትዮጵያን በመቀላቀል የተለያዩ መረጃዎችን በስፋት ማግኘት ይችላሉ።